Hello ጤና ይስጥልኝ Best Bet ዛሄል ነኝ። ባኮ የምንረዳው
ይቅርታ አሁን ከቴሌ ብሬ ላይ ወደዚህኛው game ብር ልኬ ነበረ።
እሺ አልገባኝም።
ከቴሌ ብሬ ወጥቷል። ከዚህ እዚህ ግን የለም።
እሺ እ ከቴሌብር ወደ Best Bet ነው።
አዎ እሺ የ- ከቴሌብር የተላከልህ deposit message አለ።
ማለት ከቴሌብር እንደተቀነሰ ማለት ነው። ከአንተ ቴሌብር እንደተቀነሰ ይህን ያህል ብር ከፍለሃል የሚል የደረሰ ምንም አይነት message የለም አለ የተቀነሰብኝ አለ።
እኮ እሱን ቴሌግራም ላይ ላክልን። እሺ በምን ላይ ይሄ በዛ ቴሌ እንትን በምጠቀሙት አዎ፣ መጨረሻው ንገረን ቁጥር ችግር የለውም።
ሁሌ የምጠቀምበት የሆነ ቁጥር አለ። የሆነ አለ?
ቴሌግራም አዎ፣ ቴሌግራም የምጠቀምበት እኮ ዜሮ ሶስት ቤቱ ነው።
አዎ። ግን ቶሎ መልስ አትሰጠኝም። እኔም አንድ ሆነ እኔ እንጃ ብቻ ብዙ ጊዜ ስጠይቃቸው መልስ አይሰጡም ቶሎ።
እ ትንሽ customer ስለሚበዛ ለዛ ነው። እሺ ችግር የለውም። ራሄል ብለህ ላክና እኔ አይልሃለሁ።
እሺ እዛ ላይ ላክልኝ። እሺ